አቤት ጤና ይስጥልኝ።
አብሮ ስጥልኝ።
ምን ልታዘዝ?
አሁንም ትንሾ ሽልማቱ እና እድል- እጣው ሁሉ ሲቆረጥ ሲቆረጥ ቲኬቱ ላይ እንትን የለም። እንዴት ነው?
እንደዚህ አርግ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውለህ ስድስት ቁጥር ነካ ይቆረጣል።
ስድስት ቁጥር ለከ ይቆራጣላ።
አዎ
እሺ፣ ከዛስ
ይቋረጥልሃል።
በቃ እሺ፣ ልያዝ። እሺ እሺ